ጤና ይስጥልኝ። ሁሉ ስፖርት ባኮምነር ነው።
ደህና ናችሁ?
እግዚአብሔር ይመስገን።
እንትን በቴሌ ብር deposit ለማድረግ ፈልጌ እም፣
እንዲህ አለኝ ምን ይላል?
error while loading the data ምናምን የሚለው
እሺ እ፣ ምንድን ነው deposit ነው?
አ
ቴሌ ብር በምን በሳንቲም ነው? አሪፍ ፔይ
ሁሉም አ- አ- አ- ሁሉም ሞክሬዋለሁ እምቢ አለኝ። በቴሌ ብር ብሎ እም፣
እንትና ሳንቲም ይሄ ነው ያኛው አይርፍ የሚለው እምቢ አለኝ። እንደ ድሮ አይደለም እንዲ ሀምሳ ብር መቶ ብር ምናምን አያደርግም